ሰላም
ሰማን
ሰላም ጤና ይስጥልኝ።
አብሮ ይስጥልን። ምን ልርዳዎት?
ከዚህ ከኮካ ማዞሪያ አካባቢ ነው የምንደውለው።
እሺ
ማርታ ባርና ሬስቶራንት ይባላል።
እሺ
እንትኑ የድራፍት ማሽኑ በርሜሉ ጋር የምንገጥመው የለ?
dispenser ኡ ማለት ነው።
አዎ dispenser ኡ አልገጥም ብሎኝ እላው ላይ ሎድ ነገር ጭኜበት ነው ለጊዜው እየተጠቀምኩ ያለሁት እና እህ በዚህ አማካኝነት ድራፍት የተጀመረው አላልቅ እያለን ድራፍትም እያወረድን አይደለም። ልጁን ማሽን የሚያውቀውን ልጅ ነግረነው ነበረ። ምንም ምላሽ አልሰጠንም። ምናልባት እንደዚህ አይነት ቅሬታዎች ለሲኦቱ ምዝገባ ምናምን ሲኖረት እኛ ጋር ደውለው እዚህ ጋር ነው የሚመዘገብሎት።
እሺ
የቢጂአይ መለያ ቁጥሮትን ወይም TIN number ኦትን ይንገሩኝና መዘገብሎታለሁ።
እሺ እሺ TIN number ኡን አውጥቼ እንደገና ልደውልለው እሺ ይቻላል።
እሺ